ስጥልን ዋሽንግተን ህክምና ማዕከል
አምቡላንስ ተጠርቶ ነበር። እዚህ ሚኒሊክ ማን ነው የካቲት አስራ ሁለት ቆያችሁ በጣም እ?
አልደወሉላችሁም?
ተደውሎላችኋል? እየመ- ተነስቷል ተብለዋል፣ ግን ቆዩ በጣም ተነስቷል ካሉ ይደውላሉ። ማለት እ?
ይመጣሉ። ተነስቷል ካሉ ይመጣሉ።
ቆዩ። አንድ ሰዓት በላይ ሆነ እኮ አንድ ሰዓት ሁለት ሰዓት ሊሆን እኮ ከ- ከደወልናቸው ራሱ እስ check አድርጊያቸው።
እሺ ለምን እ?
ነበረ? ለምን ነበር እናንተ ጋር የሚመጣ ነው እ፣ ምርመራ አለና እኮ ለምን ነበረ? የካቲት አስራ ሁለት ሌላም ስለተደወለልን ምን ነበር የፈለጋችሁት?
እኛ እዚህ የጭንቅላት CT scan መነሳት አለበት scan ነው።
እሺ፣ እሺ፣ ጠይቃቸው።
እስ check አድርገሽ ፈልገ እሺ